ጤና ይስጥልኝ አሪፍ ነኝ ማህሌት ነኝ በምን ልርዳዎት
አብሮ ይስጥልን አሁን አሁን የጥሪ ማር አግኝቼ ነበር ምን አሉኝ
አሁን የሆነ step አስረድቶኝ screenshot አድርግና በቴሌግራም ላ እንትን ዝርዝሩ ላክልኝ ተብዬ ነበር አሪፍ ላይ ብር አውጥቼ መመለስ ፈለኩኝና እንትኑን ደግሞ account ኡን password forget ለማድረግ በፊት እኔ በግል ዝም ብዬ ነበር የሞከርኩት ለመክፈት። አሁን ብሬን ወደዛኛው ወሰደ። ለመመለስ ለመሞከር ነው።
እሺ አሁን screenshot የላኩልን ምን በሚል ስም ነው?
የቴሌግራም ስም ነው።
አዎ የቴሌግራም ኦሮማይ።
እሺ ደንበኛችን የላኩት screenshot ደርሶናል። ከዋሊያ ስፖርት አይደል የላኩልን? እሺ ደርሶናል። እኛ አያይዘን ለሚሰሩት ክፍሎች እናስተላልፍሎታለን። ተሰርቶ እንዳለቀ እናሳውቆታለን።
እሺ እሺ ሌላ ምረዳውት ነገር አለ?
ሌላ የለም። በ- በ- በስንት ደቂቃ ውስጥ ያልቃል? ምናልባት እ፣ በዚህ ሰዓት በዚህ ደቂቃ ማለት አንችልም። ተመሳሳይ ጉዳዮች ስላሉ እንደነርሱ አይነት ተስተካክሎ እንዳለቀ ባለሙያዎች ሲያሳውቁን እኛም እናሳውቆታለን።
እሺ እሺ ደንበኛችን ስለደወሉ እናመሰግናለን። መልካም ምሽት ይሆንልዎት።
እሺ፣ መልካም እሺ